ሄሎ
ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን። ምን ልታዘዝ?
አይ ብር እየተቆረጠ ስለሆነ ለምን እንደሆነ እሺ እ ቴሌቪዥን game ነው። subscribe ሲያደርጉ ትኬት ይሰጡትና ዕለታዊ ከሆነ ሁለት ብር ይወስዳል።
አይ ሁሌ ብር ስለሳሞላ ዝም ብሎ እየወሰደ ስለሆነ ለምን አይፈልግ አዎ እን- እንደዛ የሚያ- እንደዛ የሚያደርገው ለምንድን ነው? እ እንትን ስለሚያደርግ ነው።
ስላልገባኝ አዎ game ኡ እ የቴሌቪዥን game እ እንትን ሲያደርጉ subscribe ሲያደርጉ ትኬት ይሰጡትና ሁለት ብር ያነሳል።
ማቆም አይቻልም።
እ እሺ ላቋርጥሎት ንገሩኝ። ስልክ ቁጥሮትን ዜሮ ዘጠኝ
ዜሮ ዘጠኝ እሺ ስልሳ ስምንት
እሺ
አስር
እሺ
ዘጠና አንድ
እሺ
አርባ ሶስት
እሺ መስመር ላይ ጠብቁኝ። ደንበኝነቱን አቋርጠውታል።
እሺ ዛ- ዛሬ አቋርጠውታል። እሺ አመሰግናለሁ።
አሜን። እሺ